ፌቨን ነኝ። እባክዎት መድረሻ ሊሆንታልሱ
አቤት ያ የተለያዩ እንትን መስመሮችም ሰምቼ ነበርኩኝ።
ስለኛ ኢንፎርሜሽን ነው።
አዎ፣ የውጭ ሀገር ማሽኖችን አዎ፣ ስለ ውጭ ሀገር የጉዞ መረጃዎች እንሰጣለን።
ለዛ ነበር ደወልኩት።
እሺ፣ የምን ሀገር ነው የፈለጉት?
በቃ ያው እኔ ግን ብቻ document አለኝ ከስምንት በላይ የለኝም።
ከስምንት በላይ የሉትም?
አዎ የለኝም።
Okay፣ ለነገሩ website ኡ ላይ ገብተው apply በሚያደርጉበት ጊዜ